Hello ሰላም እንዴት ነሽ?
አለው ድራን አለን እግዚአብሔር ይመስገን። እሺ ስኬት ቴክኖሎጂ ነበር ምን እ?
ልርዳሽ? ስኬት ቴክኖሎጂ ነበረ ምን ልርዳሽ?
አውቅ ያለው እሺ ይሰጥሽ ነበር። ይሄ ሲም ካርዱ እንትን አለና ይቀየር የለ በቀደም አሳድሼ ነበር ሰ- እሺ ሐምሌ ውስጥ።
እሺ አሁን ክፍያ አለው ለእናንተ ምን ቀየር ምን- ሲም ካርድ ሲም- ሲም ካርድ ገዛሽ?
አዎ ገዝቻለሁ።
እየመጣሽ ነው
አይ ገና ከሰዓት ነው የምመጣው።
እኮ ሲም ካርድ ትገዣለሽ በድርጅታችሁ በንግድ ፍቃዱ ስም ማለት ነው።
አዎ ገዝቻለሁ።
በቃ ማሽንሽን ምንም እጅ በእጅ እንዳትጠቀሙ ማሽንሽን ይዘሽው ነይ እሺ።
ወደ ያልቃል
ዛሬ አልቅልሻለሁ አሁን ቶሎ ከመጣሽ ማለት ነው ለነገ እንዳያድርብሽ። አዎ እኔ ግን ከምሳ በኋላ ነው የምመጣው።
አዎ transfer ስምንት መቶ አምስት ብር ታደርጊያለሽ። ሲም ካርድ ብቻ ነው አዲስ ሰዓት አሳድሻለሁ ብለሽኛል።
አሳድሻለሁ።
እሽ በቃ የአገልግሎት ማሽንና ስንታችሁ? እ፣ የአገልግሎት ስምንት መቶ አምስት ብር እና ንግድ ጠዋት ፍቃድ ከመጣ ወደ ያልቅልኛል እንዴ? ነገ ልምጣ ወይ ጠዋት?
ወይ ነገ ጠዋት አያልቅልሽ። ጠዋት ብታስገቢ ጠዋት አያልቅልሽ። ዛሬ አሁን ብታመጪ ዛሬ ይሻልሻል። ነገ እንኳን ይቅርብ።
አዎ ሰዎች አሉ ነው አዎ የሚለውጡ? አዎ አዎ
አይ ዛሬ እንኳን ወይ ከሰዓት ወይ ንግድ ፍቃድ እና መታወቂያና ውክልና ይዘሽ ነው ያወቅኩሽ ከሆነ አሁን በ- እኔ እኮ ከአንዳንድ ነው ድምፅሽ ያወቅሁሽ።
እኔ ደግሞ ድምፅሽ አሁን ገና መጣሽልኝ።
በቃ
ይዘሽ ነው በቃ ን- እሺ ማሸንና ክፍያ ስምንት መቶ ክፍያ አምስት ብርና ንግድ ፍቃድና ውክልናና መታወቂያ በቃ እሺ።
እሺ